Hello
Hello፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ቤዛ ኖት?
አዎ ከቺፕቺፕ ነበር የምንደውልሎት።
እሺ
ቺፕቺፕን ይጠቀማሉ ቺፕቺፕን ይጠቀማሉ አይደለ?
አዎ ሌላ ሰው ላይ join ብለው እየተቀላቀሉ እየተጠቀሙ ነበር። እና ቺፕቺፕን እንዴት አገኙት? መስተካከል ያለው complain ካለ እንዳሳውቁን ነበር።
ኧረ አሪፍ ነው። እኔ እንደውም አሁን ለ- ዛሬ አዝዤ ነገ እንዲመጣልኝ እፈልጋለሁ።
Okay ይዘዙ። እሺ፣ በጣም አሪፍ ነው።
እስካሁን እርስዎ admin አልሆኑም አይደለ? ሌላ ሰው ላይ ነበር እያዘዙ ያሉት።
አዎ እሱም አዘው መጠቀም ይችላሉ። ግን መስተካከል ያለበት የሚሉን ነገር complain ካለው ስለመቀበል ነበር።
ኧረ ምርጥ ነው እንዴ! እኛ ተስፋም ሆናት።
ተመችቶታል ቺፕቺፕ?
አዎ በጣም አሪፍ ነው።
እሺ ይጠቀሙ። እሺ እናመሰግናለን። መልካም ቀን።
እሺ፣ አመሰግናለሁ።
ኦኬ።